አንድ ባዶ ሄሎ ሄሎ ሰላም ጤና ይስጥልን ቤተሰብ የአሁኑ ላይ ካርድ ገብቶብኝ ነው። የአንደኛው በይ ሁለት ጎል ይገባል ብለን ነው ነው
እሺ ቆይ የተለያየን ስለሆንን ነው እንትኑን ትነግረኛለህ cashier ኮዱን የ- የ- አሁንም ድጋሜ
እኔ አይደለሁም ያዋራከኝ ዲጂታል ስለሆነ አስራ እሺ እሺ ካርድ ትራይና አስራ አንድ
እሺ 11 ዜሮ አምስት 05 ስልሳ ሶስት አስራ ሶስት
63 13 አዎ ማለታሽ ዳዊት እናት
እሺ
እሺ ማለታሽ ዳዊት
ቆይ ምን እንደሆነባችሁ ግን አላወቅኩማ እሺ እንትን ሆኖብን አንድ team ብቻ ነው የወጣብን። አንዱ አንዱን ደግሞ ሁለት ጎል ነው የተጫወትነው። በይ
እሺ እስከ ሁለት ጎል ብቻ ነው የተጫወተው። ሁለት ጎል ገብቷል።
አስር የኔ- ሀምሳ ስድስት ነው ያልከኝ ሀምሳ ነው ያልከኝ
የእስረኛውን ት- cashier ID ዋን አስር ሀምሳ ነው ያልከኝ አይደለም አስ- አስራ አንድ ዜሮ አምስት
አስራ አንድ ዜሮ አምስት ነው አዎ ዜሮ አምስት ስልሳ ሶስት አስራ ሶስት
ተሳስቶ ታርሞባችሁ ነው አዎ እዚህ ጋር ሁለት ጎል ብቻ ነው የተጫወተው። አንድ team ብቻ ነው የወጣብን። አሁን ተመላሽ ፈልገን ነው።
የትኛው game ነው ሁለት የሎቲ ጊዜ ነው ሎቲ- ግን ሎቲ- እንደወጣ የሚያሳየኝ ፉልሃም እና አይደለም ኖቲንጋም ሊስ ሊስ ብቻ ነው የወጣበት። ያ እነዛ አንዱ አቋረጠ ነበር።
ያው አንዱ ባህር ደግሞ ዳር ከነማ የሚለውም ሎስት ነው የሚለው ባህር ዳር ከተማ ባ- ባህር ዳር ከነማ ከሐዋሳ አረ ባህር ከነማ ዳር ከተማ ባህር ዳር ከተማ የሚል የለም።
ከነማ ባህር ዳር ከነማ ከሐዋሳ ከነማ የሚለውም ሎስት ሆኗል ነው የምልህ አ እሱ የኛ የኮዱን በስነ ስርዓት ያዥዋ አስ- አስራ አንድ ዜሮ አምስት ስልሳ ሶስት አስራ ስታ ስልሳ አስራ አንድ ዜሮ አምስት ስልሳ ሶስት አ- ስልሳ ሶስት አስራ ሶስት አዎ እኮ እሱ እኮ ነው አ እሱ ስንት ጨዋታ ነው የለው?
ሁለት ጨዋታ ነው የወጣባችሁ እኮ ስምንት ጨዋታ እኮ ነው የለው።
cashier ኮዱን ተሳስታችሁ ከሆነ እስቲ check አድርጉት የን- አረ በነገርከኝ ከሆነ ይሄ ነው አስራ አንድ ዜሮ አምስት ስልሳ ሶስት አስራ ሶስት ስንት ጨዋታ ነው እዛ ላይ የሚለው ሲዩ
አስራ ዘጠኝ ጨዋታ ነው እዚህ ላይ ተያዘ ያለው ማለሽ ዳዊት